हेलो ሄሎ ሰላም ጤና ይስጥልኝ ቴሌቪ
አብሮ ይሰለነ ቴሌዊ ነው ምናምን የምለው ፍሪ ቲኬት ፎር ፈረስት ታይም ምለው ስለገባኝ ቲኬት የኔውን ስላላወቅኩኝ የቴሌቪዥን ጌም ደንበኛ ከሆኑ ቲኬት ይገባለት በሚገባለት ጥቂት ጌሞችን መጫወት ነው።
ጀምረው አ ጌሞች ናቸው። ጌሞችን ሲጫወቱ ላፕቶፕ ስልክ ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
Okay game ኡ መጫወታው እንዴት ነው? በምን angle ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ አማርኛና እንግሊዝኛ አለ። ቋንቋ ይምረጡ።
Okay
ያው game ኡን ይዩትና ግልጽ ያልሆነ ነገር ካለ ያሳውቁልኝ።
እሺ እሺ፣ መልካም እድል።
Thank
እሺ